hello hello ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ፍቃዱ ኖት?
አዎ አዎ።
ከአሪፍ ፔይ ነበር ምደውለው ደንበኛችን።
እሺ እሺ screenshot ልከውልን ነበር ደንበኛችን።
አዎ አዎ።
እሺ የላኩልን screenshot ላይ በሳንቲም ፔይ እንደከፈሉ ነው የሚያሳየው።
okay እ፣ ሳንቲም ፔይ እናንተ ጋር አይደለም system ኡ ማለት አይደለም።
ነው።
አዎ የተለየ ነው ደንበኛችን። ሳንቲም ፔይ ደውሎ ነው የሚያስተካክሉት።
እሺ ሳንቲም ፔይዎችን በምን አገኛለሁ?
ስልካቸውን website ኣቸው ላይ ማግኘት ይችላሉ። ደንበኛችን ስልካቸው የለንም።
okay ው- የእነሱ website ላይ ነው።
አዎ website ኣቸው ላይ እሺ እሺ ደንበኛችን። እሺ እሺ፣ በጣም መልካም ቀን ይሁንልዎት።
አመሰግናለሁ።
እሺ እኛም እሺ፣ አመሰግናለሁ በጣም